ምን ልርዳዎት?
hello
አቤት አይስጥልን ዱርዬው ምን ልርዳዎት?
እ አንተን ነበር ያዋራው ያዋራሁት መልሼ ደውዬ ነበረ check አድርጌ ልደውልልህ ብዬ አንተ ነህ እ ብዙ ሰዎች ናቸው በነገራችን ላይ ነው እሺ በቃ እ ቦታ ለማስያዝ ነበር stand-up comedy ነው አዎ
እ እሺ ስልክ አውጥተሽ ንገሪኝ ስማዎት
ሰላም
ሰላም
አዎ እ
ሰላም ያለበት ስማዎት ንገሪኝ ይቆራረጣል በአንድ side አይሰማም
የአባት ስማዎት ንገሪኝ ሰላም ሀብቱ ሀብቱ
ሰላም ሀብቶም እባክዎት መስመር ላይ ይጠብቁኝ
እሺ
እ ስልክ ቁጥር
ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ሶስት ሀምሳ አራት ሀያ ችግር
አራት ሀምሳ አራት ሀያ አራት
ሀምሳ አራት ሀያ አራት አዎ በአንድ side ግን ይቆራረጣል በጣም እሺ
ዜሮ ዘጠኝ አርባ አራት ዜሮ ሶስት ሀምሳ አራት ሀያ አራት አዎ ልክ ነው ብዛት ለአንድ ሰው ነው ወይስ ሶስት ሶስት ሰው ሶስት ሰው ከእርስዎ ጋር ሶስት ሰው አዎ
እሺ ስለ ደወሉ እናመሰግናለን። ትኬቱን ከ- ከአሁን ጀምሮ እስከ አስር ሰዓት ያገኛሉ። ሲኤምሲ economy association ህንጻ ላይ
የት ነው ቦታው ሲኤምሲ ሲኤምሲ ሚካኤል።
ሲኤምሲ ሚካኤል እንትን ኦንላይን ትኬት መግዛት ይቻላል እንዴ አይ አይቻልም፣ እዚሁ በአካል መጥተው ነው።
በአካል ነው አዎ በአካል እስከ አስር ሰዓት ትኬታችን ስልሳ ነው የምናስተናግደው።
ምን አልኬ
ትኬት የምናስተናግደው እስከ አስር ሰዓት ነው።
እስከ አስር ሰዓት እሺ እሺ እሺ እሺ፣ እሺ፣ ስለ ደወሉ አመሰግናለሁ።
እናመሰግናለን። መልካም ቀን።